ሰላም ጤና ይስጥልኝ። እንዴት ነሽ?
ሰላም ጤና ይስጥልኝ። ሰላም ነው ምን ነበር?
አለን የሆነ special game ላይ እሺ
live game እየተጫወትኩኝ ነበር እና እሺ
Vegas Bonanza Ball የሚለው ማለት ነው እሺ እና እየተጫወትኩኝ ያለ እ፣ bet ባረኩት እ፣ የሆነ win ያረኩት እንትን ነበር በሀሪፍ ቦነስ እና እሺ እ፣ win እንዳረኩኝ እንትን በ- ብሎኝ ብር ግን አላስገባልኝም ማለት እዛ ላይ አላሳየኝም።
እስኪ screenshot አድርገውና win እንዳለ ያሳየን screenshot አለ?
live ነው የለኝም። በላፕቶፕ ነበር እየተጠቀምኩኝ የነበረው።
እም።
እ፣ ምን ያህል win አድርገሃል ብሎ ነው?
እ፣ ምን ያህል win አድርገሃል? አራት ሺህ ምናምን ብር win አድርገሃል አለኝ። live ነው game ኡ። Immediately በየሰከንዱ ነው አዲስ ካወቅከው።
እሺ አዎ።
እሺ እና immediately እንትን አለ። በመሀል ኔትወርኩ ላይ እያደረገብኝ ነበር እ፣ ስልክ ገብቶብኝ ማለት ነው። Hotspot አብርቼ በስልኬ እሺ እ፣ እየተጠቀምኩኝ ስለነበር በመሀል ስልክ ገባብኝ፣ እ፣ lag አደረገብኝ።
እሺ ግን አራት መቶ ቦነስ እ፣ መጥቶ ነበር አራት እንትኑ ሺህ ላይ አራት አራ- ሺህ አራት bonu- መቶ እ፣ ቦነሱ አራት መቶ ነው እንትኑ የሚባዛበት ማለት ነው። በዛ Okay።
ደግሞ አንድ line ነው two line አሸንፌ አንድ line በእርግጠኝነት አሸ- አሸነፍኩኝ። አንዱን line ግን እርግጠኛ አይደለሁም። አንድ ማለት ቀርቶኝ አሁን ነበር።
አራት መቶ ቦነስ መጣልህ በብር ነው አይደለ? የአራት መቶ ብር አዎ እሺ አራት ሺህ አ- ውስጥ ነው አራት ሺህ ውስጥ
እ፣ በ- በአንዱ line ሲባዛ አራም- አራት ሺህ ይመጣል። አራት መቶ ማለት አዎ።
እንዴት ብዬ ላስረዳት? እ፣ በሌላ አስራ አምስት በአስራ ስምንት ብር ነው ቤት ያደረኩት ሁሉንም እ፣ መደብ ማለት ነው።
አስራ ስምንት ቤት አደረክ እሺ አዎ ሌሎቹ በሌሎቹም አግኝቼ ነበር አዎ።
እ፣ በዚህኛውም እ፣ አግኝቼ ነበር። አጠቃላይ ነው እንደዛ ያለኝ። የ- እሺ ግን ዋናው ከፍተኛ እንትን ያሉ ያ- የአራት መቶ ቦነሱ ነው።
እሺ በአስራ ስምንት ብር የተጫወትከው ማለት ነው አዎ ሁሉንም ቤት አድርጌ ማለት ነው። በሁለት ሁለት ብር ሁሉንም ቤት አድርኩኝ ዘጠኙንም።
እሺ ስለዚህ አስራ ስምንት ብር ይመጣል በአጠቃላይ
አጠቃላይ bet ያደረኩት አስራ ስምንት ብር ይመጣል።
አካውንት ውስጥ ትገባና ማለት ነው ያቺ አዎ።
bet ያረክባት round ትኖራለች እሷን screenshot አድርገህ mark አድርገህ ከ BestBet ስልክ ቁጥር ጋር አድርገህ ቴሌግራም account ኣችን ላይ ላከው ቴሌግራም account ኣችን አለ አይደለ
አዎ እሷን round ዋን በአስራ ስምንት ብር stake የተጫወትካትን
አዎ እሱ ላይ ነው አይደለ ይመጣልህ ቦነስ አዎ ቦነሱ በቃ አዎ እሱን አዎ screenshot ኡን mark አድርገበት ከ BestBet ስልክ ቁጥር ጋር ቴሌግራም account ኣችን ላይ ላክልን። እሺ እንዴት መለየት እችላለሁ? እንትኑን እ፣ ማለት ከዛም በኋላ እየተጫወትኩኝ ነው እስክደውል ድረስ አሁንም ሁሉም already በአስራ ስምንት ብር ነው?
እየተጫወትኩኝ ነው። እ?
ሁሉንም ሁሉም በአስራ በአስራ ስምንት ብር ስምንት ነው ነው።
የሚጫወት አዎ።
ያለው።
አዎ ጥሩ እሺ፣ ሁሉንም በቃ አንድ አፕሮክሲሜት ቲኬት ሁለም አይ፣ አ- አ- approximate ሰዓቱ አለ አይደለ? ከዚህ ደቂቃ ውስጥ ነው የተጫወትኩት ብለህ አዎ በቃ የእሷን range mark አድርገህ ላክልኝ። እሺ Okay እሺ እሺ mark አድርገህ ላክልኝ።
እሺ እሺ እሺ፣ ቴሌግራም ላይ መልካም ቀን።
እሺ thank you